hello ጤና ይስጥልኝ ቃል ኪዳን እንግሊዝ ቤት ምን ልርዳው?
ሰላም ነው።
ሰላም ምን ልርዳው?
ሰይታ ሱሳ ነኝ።
እሺ ዳዊት ምን ነበር?
እ እንትን ነበረ voucher code ነበረ እንድትነግሪኝ ነው።
ወዴት እንደገባ ነው?
አ- አይደለም እ የጠፋ ነበረ የ customer ልንሰጥ ብለን ኮዱ ጠፋብን።
እሺ የእናንተ shop ነው?
አዎ።
የትኛው shop ነው?
ዳይ shop የሚለው ላይ ከአሸር አስራ ሁለት አንዴ አንዴ ቱ
ዳዊት ይቅርታ የት አካባቢ ነበረ?
ዳይታ ሱሳ እ?
ማዞሪያ ነው ወይስ ዳዊት ሾፕ?
ዳይ ሾፕ አሻራ አስራ ሁለት አዎ።
አ እሺ እሺ
እሺ፣ ስንት ብር ነው?
ስምንት መቶ ብር
እሺ ኮዱን ልንገርክ ነው?
አ
እሺ አንዴ ቆይ። እሺ ስልሳ
ስልሳ ስምንት ኤች
ስምንት H አርባ ሁለት
ስልሳ ስምንት
H H አርባ ሁለት አርባ ሁለት እሺ ስልሳ አዎ፣ የስምንት መቶ ስምንት ብር።
H አርባ አሁን መጨረሻ ላይ ያለው የስምንት መቶ ብር ማለት ነው።
አ አ አሁን ነው እሺ thank you እሺ መልካም ቀን።